hello hello ሰላም ሰላም፣ ጤና ይስጥልኝ። እግዚአብሔር ይመስገን። ከስቴምፖ ኪድ ሲዲዲ እባላለው። ፌስቡክ ላይ advertise አችንን አይታችሁ click አድርጋችሁ interest አችሁን ስላሳያችሁን ነው። ስቴምፖ ኪድ okay። username ኡ ትክክል እንደሆነ check ላድርግ። ማን ልበል? username ኡ ገመቹ ይላል። ትክክል name ነው?
ትክክል ነው።
እሺ email email address ም ልቀበል? ይቅርታ
እዚህ በዋትስአፕ ብትልኪ active አይደለም።
ምን አልከኝ? ይቅርታ አይሰማኝም፣ ይቆራረጣል።
እኮ ነው እንግዲህ እየልኩኝ ስለሆነ
okay፣ እሺ፣ information ኦችን በዚህ በዋትስአፕ share አታደርጊኝ?
ኦኬ፣ ይቻላል። እንደዛም እንደዛም ይቻላል። እሺ፣ እሺ፣ እሺ።